hello ሰላም አደርሽ?
ሰላም ጤና ይስጥልን ቤተሰቤት።
እስኪ አንዴ check አድርጊልኝ። በአንድ ወድቄ ነበር።
እሺ ንገረኝ።
አስራ ሁለት አርባ ዘጠኝ
አስራ ሁለት አርባ ዘጠኝ ስልሳ ስምንት ሀምሳ ዘጠኝ ስልሳ ስምንት ሀምሳ ዘጠኝ እሺ አስራ ሁለት አርባ አምስት ያልከኝ እስኪ ድገመኝ።
አርባ ዘጠኝ አስራ ሁለት አርባ ዘጠኝ እሺ
ስልሳ ስምንት ሀምሳ ዘጠኝ okay እሺ እሺ ይሄም ሶስት ጨዋታ ወጥቶብሃል። ልወስድ ነው እሺ።
ነው okay አዎ፣ እሺ እናመሰግናለን። መልካም ቀን።